Hello?
Hello ጤና ይስጥልኝ መስሎኝ።
ሰላም እ፣ አሁን ሁለት ሺ አምስት መቶ አስገብቼ ነበረ አልገባልኝም። በዚህ ቁጥር
deposit ነው ያደረጉት ወይስ withdraw ነው?
Withdraw
እሺ check ላድርግልህ። መስመር ላይ ጠብቅ። እሺ
ዛሬ በጣም ነው የተበላሁት። ኧረ በስመ አብ።
ወደዚህ ቁጥር ነው በቴሌብር አዎ
text ገባሎት። አሁን ከቴሌብር
እስቲ
አዎ confirm ተደርጓል። አሁን ገብቶልዎታል።
አዎ
እሺ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ምሽት።